હેલો ሄሎ አይሰማም። ሄሎ ይሰማል? እሺ ያንተ ድምፅ ትንሽ ነብሰ ጮክ ታደርግልኛለህ? እሺ የዩቲዩብ የ YouTuber ትምህርት አለው አይደለ? እሸቱ የሚያስተምረው ምዝገባው አልቋል? አላለቀም ማለት ስንት ብር ነው? okay፣ እስከ ስንት አጠቃላይ ብሩ ስንት ነው? okay፣ አስር ሺህ ብር። okay፣ በስንት ጊዜ ነው የሚያልቀው? እንትን
ትምህርቱ ሶስት ነው የሚፈጀው።
ሶስት ወር?
አስራ አምስት ቀን communication ትምህርቱ ማስተላለፍ ሰማ ሶስት ጊዜ የተቀረበ አስራ አምስት ቀን ደግሞ assignment ተሰጣችሁና ቪዲዮ መስራት
okay፣ መቼ ነው የሚጀምረው?
የካቲት ሀያ አምስት ነው የሚጀምረው።
የካቲት ሀያ አምስት አመሰግናለሁ።